Hello ማን ልበል? Hello
Hello፣ ጤና ይስጥልኝ። ሄኖሊዛ ፈቲያ እባላለሁ። እባክዎ የምትፈልጉትን የጉዞ መረጃ ይንገሩን።
እሺ ፈቲያ አቤት።
ልዑል ነኝ። በጣም ጫጫታ አለ። ጸጥ በሉ በያቸው። አሁን እኔ እንደ customer የአንቺ ድምፅ በደንብ እየሰማሁት አይደለም።
Okay።
ግልጽ ነው።
አዎ፣ አዎ።
ንገሪያቸው ስልኩን ሳዘጊው። አሁን ጸጥ በሉ። ሰው ጸጥ በሉ።
ሲያስተናግድ እንዲሰማ ጸጥ በሉ። በጣም ጸጥ ይበሉ።
እሺ፣ እሺ፣
እሺ። እና ሌላው ማለት ነው እሺ።
አንድ በቃ ቢያንስ ከሶስት ጊዜ በላይ መጥራት የለበትም ስልክሽ እሺ፣ እሺ፣ ይጠራል አይደል? አንቺ ጋር ማክሲመም ነው ሶስት።
እሺ፣ ለሁሉም ንገሪያቸው።
እሺ፣ እሺ።
ግልጽ ነው አይደል?
አዎ፣ አዎ።
በዚህ ድጋሚ እንደውላለን። እሺ